አለ አዎ ሊንክ አለ አዎ የሆነች ያልተመለሰላት ከስተመር አለች ሄሉት ለምን እንዳልተመለሰ ሄሉት ሄሎ
ሄሎ አሰ ሄሎ ሰላም ነው እንዴት ነህ ሄሎ ሁሉ ሰላም እግዚአብሔር ይመስገን እሺ እ ሎጎ ምን ላይ ደረሰ
እ ልከዋለሁ በኋላ ላይ አደለ ጨራረስኩት አዎ በጣም አሪፍ እሺ አንድ ስራዎች አሉኝ እልክልሃለሁ በኋላ organize ላርግና እሺ እሺ bye እሺ ቻው